ሄሎ ጤና ይስጥልኝ።
አብሮሽ ሰላም።
ሰላም ከቺፕቺፕ ነበር የምንደውልሎት።
እሺ ቲሸርት ኦርደር አድርገው አልመጣሎትም ነበር።
አዎ ወይራ ውስጥ እጥረት ስላጋጠመን ነው። እ፣ አሁን ተመላሽ እናደርግሎታለን። ሲመጣ እንደ አዲስ ያዛሉ እናሳውቁት ብለ ነው።
እንግዲህ ምንድን ምን ላይ ነው? በቴሌ ብር ላይ ነው?
ቴሌ ብር አሎት? በዚህ ስልክ ቁጥር ሙሌ ግሩፑን ያው በእርሶ ነው የምንመልሰው።
ችግር የለም። የአራት ችግር የለም። በዚህ ቴሌ ብር ላይ transfer አድርግ።
በቃ አሁን ተመላሽ እናደርግሎታለን።
እሺ በዚህ ብር ላይ አድርግ።
እሺ እሺ፣ መልካም ምሽት።